hello ሰላም ጤና ይስጥልኝ። አማርኛ ነው?
ምን አሉ?
በአማርኛ ነው እያወራሽ ያለሽ?
አዎ ትክ- ትኩስ delivery ነው?
ትኩስ?
ትኩስ delivery ነው?
አዎ ምግብ ማዘዝ ፈልገው ነው?
አዎ።
ይቅርታ በጣም የምግብ delivery እንኳን ለጊዜው አቁመናል።
እና ምንድን ነው?
የተለያዩ product ኦችን ነው የሚያዙት፣ ሽንኩርት፣ ቲማቲም፣ እም፣ ብዙ ነገሮች። ችፕችፕ application እና አውርደው check ያድርጉ።
እና የለም ምግብ ምናምን ፒዛ ምናምን ነበር አንድ በርገር እንደዚህ አይነት ነገር
ሄሎ ሄሎ ሄሎ፣ አቤት እና ምግብ ምናምን የለም
ምግብ የለም፣ የምግብ delivery ለጊዜው አቁመናል። sorry፣ መልካም ቀን